ተቋረጠ። አቤል ነው።
ወተት አዝዤ ነበር እሱ driver ገና assign አልተደረገም። ትናንት ማታ ደግሞ ሞዴ ሳዝዬ ነበር እሱ ደግሞ ገና እንትን አልተደረገም። accept አልተደረገም።
okay እሺ፣ አንዴ እስኪ ጠብቁኝ። አዎ እሱኛው accept አልተደረገም። ወተት ነው እርጎ ነው ያለኝ።
ወተት ወተት okay፣ አንዴ እሺ። ምንድን ነው ያለው? driver ኡ አልደወለም።
አይ እንትን assign አልተደረገም። driver ትናንትና ደውለን መሸት አድርጋችሁ ስላዘዛችሁ ነው አለን። ግን ዛሬም ምንም አልደወለልንም።
ወተቱ አጠቃላይ ስድስት ነው። እሺ ለነገ ላስገባሉት እንትኑ accept ከተባለ ማታ ላይ ለነገ አንድ ላይ እንዲመጣ ማለት ነው። ፓዱ
አንድ ላይ ነገ አንድ ላይ እንዲመጣሉት ለነገ ላስገባው።
አዎ ግን እንትን አሁን ፓዱ ትላንትና እንደታዘዘ ነው የሚታወቀው። ግን አዎ ትላንት እንደታዘዘ ነው። ግን ዛሬ ማታ accept ይባላል ማታ ላይ። ስለዚህ ይህንንም ላስገባሉትና ነገ አንድ ላይ እንዲመጣ ላድርገው።
እሺ በቃ እሺ። የት ነበር location ኡ?
ላንታ።
እሺ እሺ። ነገ ይመጣልዎታል።
እሺ።
መልካም ቀን። እሺ።